hello ጤና ይስጥልን ችብች ጤና ይስጥልኝ ማለት አብሮ ይስጥልን።
order አድርገን እስካሁን አልደወሉም። ትናንት ቅድም ደውለውልኝ ነበር ቀን እሺ ቦታውን ነገርኳቸው። ብደውልም አያነሱም። አሁን በስልክ ቁጥር ነው order ያደረጉት
ምኑ order ያደረጉት በዚህ ስልክ ቁጥር ነው አሁን በደወሉ አዎ የኔን ስልክ አዎ መቤት
እሺ እሺ የ driver ስልክ ልንገሩት
ደውዬ አያነሱም እኮ ነው ጥያቄ ደውሎልኝ የት አካባቢ ነው ብሎ ነገርኩት ቀን ማለት ነው እሺ
አሁን አስራ አንድ ሰዓት ከምናምን ሆኗል ስደውልላቸው ምን ነው ቆያችሁ ልል አያነሱም እስቲ የ driver ስልክ ይንገሩኝ የደወለሉትን
ዘጠኝ ሀያ ዘጠኝ እሺ
ሰላሳ ዘጠኝ እሺ ሀምሳ ሁለት አርባ አራት
ዜሮ ዘጠኝ ሀያ ዘጠኝ ሰላሳ ዘጠኝ ሀምሳ ሁለት አርባ አራት አዎ ዜሮ ዘጠኝ ሀያ ዘጠኝ ሰላሳ ዘጠኝ ሀምሳ ሁለት አርባ አራት የት ነበር ደወሉልኝ
location ኑ የት ነበር አቦ አቦ አቦ ኮንዶሚኒየም ወደ ቡልቡላ መገንጠያ እሺ ቼክ አድርጌ መልሼ ልደውል ውስጥ ላውራውና እሺ እሺ